ጤና ይስጥልኝ ደንበኛችን ከቢጃ ኢትዮጵያ ነው የምደውልዎት።
አደስለ
ከቢጃ ኢትዮጵያ ነው የምደውልዎት።
እሺ ያው አ እ branch አለው ቤት ቤት- ቤታችሁ እ አንድ ቦታ ሜክሲኮ ብቻ ነው ያለው? ሌላ ቦታ አለው? ምናልባት በዛ ሲን ነበር ሌላ ቦታ ነበር ይወጣልኝ።
አይ ሜክሲኮም ሶስት ቦታ ነው ያለው። ቲን ቲን ነበር እ
okay ሶስት ቦታ ነው ያለው፣ branch ነው ያለው።
አ ሶስት branch ነው ያለው።
አዎ አይ ለ- ምና- በዛ ሲን ነበር ሳስገባ ሶስት ወጣልኝ። እርስዎ ያሉኝ ሜክሲኮ ስለሆነ እሱን check ላድርግ ብዬ ነው።
አ የሜክሲኮ ነው።
እሺ ደንበኛችን እናመሰግናለን።
እሺ እሺ እሺ